ሄሎ ሄሎ ይድነቃቸው ወዬ ሰሉዬ
ሚራፍ ታውቀዋለህ? ሚራፍ
እ እ እንዴ እኔ እኮ ጥዬ ምግብ ቤቱ ስንት መንገድ ሄድኩኝ።
ትተህ ከሄድክ እንዴ?
ጥያቄ ኮኮን ተቀበሉ።
ኮኮ ነው ሰጥቻት በቃ ወጣሁ እኮ በቃ ከሰጡክ እሺ በቃ ኮኮ ነው አልቀበል- የሰጡት።
በቃ አይ ቅድም አልቀበልም አለች።
አዎ እሱሞ ብ- ብላኛለች፣ ግን ዝም ብዬ ቁጭ አድርጌው ነው የሄድኩት።
በቃ እሺ እሺ እንትን በይልኝ፣ አስወጪልኛ፣ ካንስል አድርጊልኝ።
እሺ እሺ